ናት። ፍቅር ነኝ ከቢሮ በቃ ስተፍጣ እሺ፣ ካንስል ይሆንልሃል። ይኸውልህ ጌትነት ለሌላ ጊዜ ግን ማለት ነው ይሄ ኦርደር ስላታዘዘ ነው እንጂ አንተ ላይ ነበረ ኮምፕሊት የሚባለው። እሺ እሺ አባቴ ችግር የለውም።